አስለማኒ ባባ
አዎ ቲክቶክ ላይ የሆነች ስፖርት አር መኪና አይቼ ነበር።
ምን የሚባል
ምንድን ናት መኪናዋ? ስሟ
ሞዴሉ ስንት ነው?
ሞዴልም አልተጠቀዘም። ሀያ ስድስት ሶስት ስልሳ ስልሳ ሁለት ይላል። እንትን ነው ምንድን ምን ላይ ነው?
ታርቀው ቲክ- ምን ላይ ቲክቶክ?
ቲክቶክ እ ማን ያስተዋወቀው?
ሴት ነው ሴት ናት እንጂ- ወይ?
አ
ሴት ናት?
ሴት ናት። አዎ። አስራ ምን ዘጠኝ አይነት ሰማንያ መኪና?
አምስት ሞዴል ነው።
እኮ አስራ መኪናው ዘጠኝ ሰማንያ አምስት
አስራ ዘጠኝ ሰማንያ አምስት ዴክስ ነው።
አይደለም አይደለም። ስፖርት መኪና- ካር ነገር ነች። አንድ ገቢና ብቻ ቢጫ
ቢጫው ነው።
አ
ጠብቁኝ ቆይ እሺ፣ አንዴ ልጣልኝ።
አንድ ገቢና ነች።
ጠብቁኝ አንዴ እሺ።
እ አ
ቶዮታ sport car ነው።
አ ስፖርት ካር
ዩዝ ዩዝድ ማነው? አስራ ዘጠኝ ሰማንያ አምስት አ
አንድ ሺህ ስድስት መቶ
እ አንድ ሚሊዮን ስድስት መቶ
እሺ እሺ እሺ
እሺ፣ ባንክ ይመቻችልዎታል። አንድ ሚሊዮን ስድስት
እሺ እሺ